ማይትራይድ መወገሴ ማበይ ሰላም ጤና ይስጥልኝ።
አቦ ይስጥልን።
ከእንትኑ ጋር አስራ ሰባት አስራ ሰባት እሺ። ከዛ ወዴት ነው የምትሄጂው?
ወደ አስራ ስድስት አስራ ስድስት እሺ። አሁን እልክልሻለሁ።
አስራ ሰባት ስንቱ ጋር መሰለሽ?
እ
ቤት ስፓ ጋር ማለት ነው።
ቤቲ ስፓ ቤት ስፓ ቤት ስፓ
ምን አልሽኝ?
ወደ አስም አስም አ- አ- አክሱም ሆቴል ገባ ብለሽ አክሱም ሆቴል። okay okay፣ አወኩት። እሺ እሺ ገባ በል።
እሺ።
ቶሎ አሁን ልካለኝ። እሺ፣ መልካም ቀን።